ሄሎ ጤና ይስጥልን ቤስት ቤት
አዎ አንዴ cashier code አላበራልም ብሎ ነው።
OK ማን ልበል?
አስራ ሶስት
እሺ በእንትን ላይ ይላኩልን። agent ነው አይደለ? በቴሌግራም ላይ ይጻፉልን።
agent አይደለም agent ቷ እምቢ በሞባይል አላስኩም ስላለች ነው።
እርስዎ ማን ነው?
እኛ ግለሰብ ነን።
እ እ እዛ ጋር ግለሰብ ነው ሞባይል አላስኩም ብላ ሰው በዝቶባት ነው።
OK cashier ነው?
አደ- አይደለውም። ይህንን አንዴ እንዲ እንዲያዩልን ፈልገን ነው። እዛ እሷ ሞባይል አላስኩም ብላ ስራ በዝቶባት ነው።
እሺ ስሙስ ማን ነው?
አቡሽ አቡሽ
አቡሽ ከየት ነው?
ከአሶሳ ቤኒሻንጉል
cashier ነበር ምንድን ነው?
እሺ አስራ ሶስት
እሺ ስልሳ አንድ እሺ
ሰላሳ አምስት
እሺ ሀያ ስምንት ሀያ ስምንት
OK ምንድን ነው happen እያደረገው ችግሩ ምንድን ነው?
አላበራ አለ
OK ticket ነው?
አዎ ትኬት ነው።
እሺ አንዴ ይጠብቁኝ። Hello አቤት እ፣ ይሄ ትኬቱ የሚያሳየኝ lost ነው። ሶስት ጨዋታ lost አድርገዋል።